ሰላም ጤና ይስጥልኝ። ችብችብ እባክዎ ምን ልርዳው?
ሄሎ ሰላም ናችሁ?
ሄሎ ቤት ሰላም አቤት ሰላም ነው፣ እግዚአብሔር አሁን አበራሽ በሚል እንትን ክሬት አድርገን ነበር ቲማት የሰላሳ በዚህ ዘጠኝ ብር በዚህ ስልክ ቁጥር በዚህ ስልክ ቁጥር እና ሁለት ሶስት ሰው አይደል የሚደረገው ሁለት ሰው ነው ይላረግል ሁለት ሰው ነው አይደል እሷ ላይ የሚለውን አንቺ ጋር የሚያሳይሽ
አራሽ ቆይ እንዴ።
እም። ሽንኩርት እንትን ስለሆነ ሽንኩርቱ ሞልቷል ሶስት ነው ቲማቲም
ኦኬ ሁሉ ሞልቷል።
የማን ገቡበት እኔ ማን ነው ያለነ አቤት አቤት ቲማቲም በሀያ ነው የማማ- በሀያ ዘጠኝ ሽንኩርትና ቲማቲም
የቲማቲሙን ነው የምልሽ ቲማቲሙን ለ-